ሄሎ ጤና ይስጥልኝ።
አብሮት ነኝ። አቤት።
ከችፕችፕ ነው የደወልኩት ቤተልሔም።
እሺ። አዎ።
ከእኛ ጋር በነበሩት የአንድ አመት ቆይታ ግን እና ቻናል ከፍት ለቶፕ የሆኑ ከስታችን እዛ ላይ እንዲቀላቀል ክልል ክሎት ለመጠየቅ ነበር የደወልኩት።
ትክክል።
በቃ ልክሎት አለው ጆይን አድርጉና ሀሳቦትን እዛ ላይ የ- ይነግሩናል።
እሺ። ከተወሰነ ደቂቃ አቦሃ አያለሁ አሁን በቃ ውጭ እሺ፣ ላይ ችግር የለውም።
እሺ።
እሺ፣ እሺ፣ መልካም ቀን። እሺ፣ ቻው። እሺ።
አሜን።